hello hello፣
አቤት፣ ሰላም ነው?
ሰላም አሎ አለን። ምህረት ታደሰ።
አወላ።
hello፣ ምህረት ታደሰ ነሽ?
አዎ፣
ከሚስባ international PLC ነበር የምደውልሽ።
ምን international?
ምህረት ታደሰ ኢንተርናሽናል ፒኤልሲ።
አሜን ሃሌሉያ።
ስሚ፣ ስልክ አያነሳም።
ምን ሆኖ ነው?
አላውቅም
ምን እኮ ተሻለ?
እንዳንቺ ጠ- እንዳንቺ እኮ በማል በማል ጠሽ ያደርገዋል ልጁ። አታውቂም እንደሱ
እ፣ እንዳንተ
እኮ እኔ ዝም ብዬ ሳስባችሁ እም፣ አላስባችሁ እንጂ
እ፣ እ እ፣ ሳስባችሁ ሳስባችሁ የሆነ ፊውዝ ያቃጠላችሁ ይመስለኛል።
አንተ እኮ ነው ያቃጠልክብን። አቃጠል እ?
አንተ ነው ተኝቶ ያቃጠልክ።
ይሆናል እንግዲህ አላቅም፣ አያነሳም። text አረኩለት ስልክ መልስላት፣ የደንበኞችን እንትን ላክላት ምናምን ብየዋለሁ okay፣ እ?
እንደዛ ሊሆን ይችላል። ትንሽ ጠብቀዋለሁ።
እሺ የኔስ የኔስ እ?
እ፣ ለምንድን ነው በቢሮ ስልክ የምትደውለው? የማን ነው? hello አወል hello hello